ሄሎ ሄሎ፣ አቤት፣ አይሰማም?
ሰላም ጤና ይስጥልን ቤት ቤት።
እንትን ነበረ እሺ ምን ልርዳ?
በቴሌ ብር እንጂ እንትን ዲስፖዚት ማድረግ አይቻልም። ሌሎችን እኮ ቴዲ ብር ላይ ነበረ ፊት ሞላው ጠፋች። ከእንትኗ ውስጥ እ፣ ቴሌ ብር በቴሌ ብር ነበር የምትጠቀመው?
በሲቢ ብር ነበረ። ሲቢ ብሩ አሁን እንደውም አይመጣም ምርጫ ውስጥ አዎ። እስቲ ሳንቲም ፔይ ላይ ሞክሩት።
እ?
ቻ- ከቻፓ ላይ ወጥቷል። ሳንቲም ፔይ ላይ ቼክ አድርጉት። እዛ ላይ አለ።
ኦኬ፣ በዛ ዲስፖዚት ማለት ሌላ ማለት የት እንዳለ ዲስፖዝ ማድረግበት ከቴሌ ብር ውጪ
ቻፓ ላይ አለል ሲቢ።
ኦኬ፣ ኦኬ።
አዎ፣ መልካም ቀን።